አዎ hello hello ይሰማል?
ይሰማኛል።
order pin አድርግልኝ እስቲ ስንት ነው order ነበሩ?
zero zero ሀያ ዘጠኝ
zero zero ሀያ ዘጠኝ ነው።
አዎ zero zero ሀያ ዘጠኝ ሀሴት የለችም። ሀ- ሀሴት አለች?
ማን ነው ስምህ?
ብሩክ ነኝ።
ብሩክ ዜሮ ዜሮ ሀያ ዘጠኝ አይደለ?
አዎ አዎ።
እሺ አይላለኝ።
ዩነትን ቃዋሚ ያስተላለፉት
እንዴት አይገባም እና ሁለት ጎል አስቆጠሩ።
ነበር ያ በእንኳን እናቱ እኛ ላይ ጉዴ